ጤስልኝ ሄሎ
ጤስልኝ ከአሪፍ ቤት ነው የምደውለው። ደንበኛችን ደውላ መስመሩ ተቋርጧል።
አዎ ከአ- ከአሪፍ ቤት አዎ እየተነጋገርን ነበር።
ደንበኛችን ሲያስተላልፉ ከቴሌብር እንደተቆረጠ የሚያሳይ መልዕክት ደርሶታል አይደል?
አዎ ደርሷል። ምልክት የተቋረጠው ምልክት ደርሷል። አዎ እሱ screenshot አድርገው በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥር ያዙ። እሱ screenshot አድርገው ደንበኛችን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል።
ቴሌግራም ላይ አ መልዕክቱ ማለት ነው ከመቶ ሀያ ሰባት ላይ ይገባሉት።
በ- በቴሌግራም አ ቴሌግራም ላይ የሚልኩልን ስልክ ቁጥር ያዙ የሚልኩበትን ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
ዘጠና ዜሮ አንድ ሀምሳ አምስት
አስራ ዜሮ አንድ አምሳ አምስት ሲልኩ ስሞትንና ስልክ ቁጥሮትን ከስር ያስቀምጡልን የእርስዎ እንደሆነ እንድናውቅ በእኛ በ- በኩል
ስልኩን ስልኩን በ message መላከት ሲም
message መላክ አንችልም። ደንበኛችን በድጋሚ ልንገሩት ዘጠ- ዘጠና
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት
ሀምሳ አንድ አስራ ሶስት ዜሮ አንድ ሀምሳ አንድ ሀምሳ አምስት ደንበኛችን መጨረሻው።
እሺ
ሌላ መረዳት ነገር አለ?
ሌላ የለም ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።